Hello Hello ደህና አደርክ አባዬ?
ደህና አደርክ? እንዴት ነው?
አለን አለን።
ምን ልርዳ?
እንትን ብዬ ነበረ እና ትናንት withdraw አድርጌ ነበር ሌሊት አካባቢ እና የእናንተን አዎ።
approval ይጠይቃል። check አድርግልኝ እስኪ።
ስንት ብር ነበር?
እ, ሶስት ጊዜ ዘጠኝ ሺ ዘጠኝ ሺ ዘጠኝ ሺ እሺ፣ በዚህ ቁጥር ነው አይደል?
አ አ እሺ፣ ትንሽ ጠብቀኝ፣ check እያደረኩት ነው።
እሺ ውጭ ብረሽ ትወድቃለህ። መጣሁ
Hello ወዬ አባዬ?
እ፣ ሶስቱንም confirm አድርጌልሃለሁ። እሺ፣ ወደ እሺ።
ጌታቸው ሙጬ አይደል?
አ አ እሺ፣ confirm ተደርጓል። ሶስቱም ትንሽ ቆይቶ ይገባል።
እሺ አባዬ፣ thank you። መልካም ቀን።
እሺ፣ መልካም ቀን።